ጤና ይስጥልኝ አሪፍም አሪፍም አቆም ልርዳዎት
ከ betting ወደ ቴሌ ብር transfer አላረግ ብሎኝ ነው።
ከምን betting ነበር?
betting ጨዋታ።
እሺ የ betting ስም ይንገሩኝ።
እሺ
ማን ይባላል betting ኡ?
betting ኡ ቆይ ገብቼ ልብስ እሺ
Time Bet wallet
Time Bet።
አ እሺ ምን አይነት ምልክት ነው የሚያሳየውት?
transfer ሳደርግ unsupported by ምናምን እያለኝ ነው።
እሺ ብሩ ተቀንሷል ከ Time Bet account ኦት ላይ?
አልተቀነሰም። ጨዋታው ላይ ነው ያለው። ወደ ቴሌ ብር transfer አያደርገው።
እሺ አሪፍ የሚል አማራጭ ያመጣልዎታል በመሀል?
አያመጣም። ጭራሽ ይመልሳል እንጂ አያመጣም። ጽሁፍ እያመጣ ይመልሳል።
እሺ እንደዚህ ከሆነ ማስተካከል የሚችሉት ራሱ Time Bet ኦች ናቸው። እኛ ምናልባት ብሩ ተቀንሶ በ ArifPay በኩል ተላልፎ ከሆነ ነው ልናይሎት የምንችለው የነበረው። ስለዚህ እዛው Time Bet ላይ ደውለው ምን አሉኝ?
ጨዋታው ላይ ብሩ አለ፣ ወደ ቴሌ ብር ግን transfer ሳደርገው ይመልሳል።
እሺ ስለዚህ አልተቆረጠም፣ መልሶ እዛው ጨዋታው ላይ ብሩ ነው የቆየው አይደለ?
አዎ አዎ ይህንን ያው Time Bet ኦች ናቸው ሊያስተካክሉሎት የሚችሉት። እኛ ብሩ ተቆርጦ ባይገባሎት ነበር ልናይሎት የምንችለው።
ስንት ስንት ነው የነሱ ስልክ?
የእነሱ ቁጥር እኛ ጋር የለም። ምናልባት website ኣቸው ላይ ይፈልጉት።
እሺ፣ እሺ።
እሺ ያመኛችን መልካም ቀን ይሁንልዎት።